ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አዝዤ ነበረ ትላንትና ነበረ ይደርሳል የሚለው እሺ ዛሬም አልደረሰኝም።
ከትላንት ወዲያ ነበር ያዘዙት።
አዎ ከትላንት ወዲያ ነበረ።
ትላንት አልተደወለልዎትም?
አልተደወለልኝም።
ኮድስ አልተላከም?
ኮድ ተልኮልኛል።
እሺ በቃ አንዴ እስኪ ጠብቁኝ።
እሺ
ስልክ ቁጥር ይንገሩኝ እስኪ።
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ዘጠና አምስት እሺ ሰባ ሀያ ስምንት
ተልኮልኛል ነው ያሉኝ እንትን ኮድ ኮድ አዎ ኮዱ ገብቷል።
እ product ኡ ምን ነበር? Apple
አስር item ናቸው።
okay፣ አስር።
አለው አስር item ናቸው።
እ ናትናኤል የሚባሉት እዚህ ጋር እንዳወጣው ነው የሚያሳየኝ። ስልኩን እስኪ check አደርጋለሁ። የስንት አድርጌ ልደውልዎት?
check ታደርጊልኛለሽ አንቺ?
እሺ፣ location ወደ- የት አሉኝ?
ጃክሮስ አካባቢ ጃክሮስ። እሺ፣ እደውልዎት።
እሺ።